ያንተ ስትልኮ ቢዚ ነው።
የበራ መጃማከል ባኩት ምን ልርዳውት?
ሰላም ነው ወንድም። አይ መሰረት ብርሃኑ ትናንት በረራ ነበራትና
እሺ
መልሰዋት ነበረ። ፓስፖርትሽ ፎ- ፎቶ አይታይም ብለዋት፣
እሺ
አንተ ዝጋ እናሄድ እ፣ እ፣ በእኛ ነው እ፣ እንትን የቆረጥ የሄደችዋ በና- አዎ።
ፓ ምንድን ነው አይታይም ያሏት ፓስፖርት ፎቶዋ ፎቶዋ
የፓስፖርት ፎቶ እ፣ እ፣ እ፣ ሄሎ
እ፣ የፓስፖርት ፎቶ ነው አይታይም ያሏት ብ- አዎ ብለዋት አዎ። ፊትሽ ፊትሽ አይታይም እ፣ እሱን ኢሚግሬሽን ነው ማናገር የሚችሉት የሚችሉት አዎ። እሷ ምንድን ነው